ሁሉም ነገር ጊዜያዊ መሆኑን ስላወቅኩ ከብዙ ነገር መራቅን ወደድኩ። ደስታዎች ከኔ ሲርቁ፣ ነገሮች ሲደራረቡ ሰው ይዤ ሰውን አጣለሁ። ለመቻል ተፈጥሬ የለ ለራሴ ያለሁት እኔ ነኝ። ሁሉንም እጋፈጣለሁ። መንገዴን አትመትሩ፣ በህልሜ ሸዋ አትዝሩበት። ላይዘልቀው እንደሚንሳፈፍ አታርጉኝ የባህር ኩበት። ሰው ለሰው ጌጡ ቢሆንም ለእኔ ግን እኔ ያለውለት አስመሳይ በሞላት ዓለም ተኩላዎች በግ የለበሱ ሲሞላ እጅ ሲደላ ሲኖር የሚለሳለሱ መከታ ከለላ አድርጎ አይኖርም ህልሜ ሲወሻሽ ክፉ ቀን አይጣለ እንጂ ጥልሃም ጨለማ ለብሶ ይሄዳል ቀኑ ሲመሻሽ። ብዙ ሺህ ሰዎች ነበሩኝ እልፍ ዓመት አብረው የኖሩኝ የበሉ ከኔ ገበታ አስፍተው ሲስቁ አየው ተፈጥሮ የጣለ ይለታ ዘላለም ይከታተሉኝ ጥረቴን አልላቀቅም እምባዬ ያበርታኝ እንጂ ከሰው ግን ደስታ አልጠብቅም። ግን ግን ሰው ምስጉን ነበረ የብላኩ የፈጣሪ አምሳል ክፋቱ በለጠው እንጂ የኃጢአት ሸራ ላይ ሲሳል። መንገዴን አትመትሩ በህልሜ ሸዋ አትዝሩበት። ሰው ለሰው ጌጡ ቢሆንም ለእኔ ግን እኔ ያለውለት ጠላቴን በቅጥ ባላውቀው ዘላለም ይከታተል ጥረቴን አልላቀቅም። ለቅሶ ያበርታኝ እንጂ ከሰው ግን ደስታ አልጠብቅም።